ይሰራል ይላል ለኛ
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም ከጅብጅብ ነው የደወልኩሎት ካሳሁን።
እሺ የዛሬ የድንችና የሽንኩርት order ነበሩት አይደል የሚመጣ
አ በ location ስህተት ምክንያት ነው ያልመጣው። location ኦት በትክክል አልተሞላም ነበር እና
እሺ ነገ እንልክሎታለን። የት የት ነው ይመጣሉት ነገ?
እ አባዶ እጅ ሰበንጋ በቃ እሺ እና የካባዶ ሎ- እሺ ሌላ ቀንም እንደዚህ አይነት ስህተት እንዳይፈጠር pro- product late እንዳይሆንቦት እ location ኡን application ላይ ገብቶ ያስተካክሉት።
እሺ እሺ እሺ እሺ መልካም እሺ እሺ ለአንተ መልካም እሺ እሺ እሺ